ጤና ይስጥልኝ።
ከቺፕቺፕ በምንደውልሎት እሺ
complain አቅርቦ ነበር።
አዎ፣ ካሮት ምን ላይ ነበር?
እ፣ ካሮት በሌላ ሰው ሙሉ የ delivery እንትን ቆረጠኝ።
okay charge አረገቦት።
አዎ እቺ free delivery የምትሏን on አላደረጓትም?
እ free delivery የምትላለች እሷን on እኮ እሷን አላደረጉ።
ትቼ ነበረ። እ፣ እሷም ሲጀምር በሰው ላይ ነው join ያደረግኩት።
okay እንደዛ ማድረግ አልነበረበትም። ብጭ- ራሴ create አድርጌ ኖሮ እንደዛ ያስመርጠኝ ነበረ።
አዎ ብዙ አየሁ ላይ ነው አደለ የገቡት።
አዎ አዎ okay እሺ። ስለዚህ ያው ተመላሽ እናደርግሎታለን።
አዎ።
ከብዙ አየሁ እርሶ መረከብ ይችላሉ አደለ?
እችላለሁ። አዎ።
እሺ ለሌላ ጊዜ ግን ምንም ያስቸግሮት ነገር የለም። እርስዎ create አድርገው free delivery የምትሏን on ካደረጉ በኋላ ነው location የሚሞሉት ቻርጅ አዎ ኧረ እንዳያደርጉት።
በጣም ብዙ ጊዜ ሞልቼ ያውቃለሁ። አሁን በሰው ላይ ስገባ ወይ system ይሁን አላውቅም ለምን እንደዛ እንደሆነ።
አዎ maybe system ሊሆን ይችላል።
አዎ እሺ።
እሺ መላሽ እሺ፣ እናደርጋለን።
thank you። በቴሌብር አድርጎልኝ። እሺ።
ቴሌብር አለሁት በዚህ ስልክ ቁጥር እ?
ቴሌብር በዚህ ስልክ ቁጥር አለሁት።
አዎ እሺ በዚህ በዚያ ቁጥር።
መላሽ አዎ እናደርግሎታለን።
እሺ። thank you።
እሺ እሺ መልካም እሺ።